ጤና ይስጥልኝ ሄሎ ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መር OK አሁን ደውዬ ነበር። የአረብን website እየሰጠሽኝ ሁለተኛው ላይ Indeed ብለሽ ዘጋብኝ ነበር ካርድ።
እሺ ደንበኛችን የአረብ ነው ያሉት? ወደ ዱባይ ነው ወዴት ነው?
ወደ አረብ ሳውዲ አረቢያ እሺ እሺ ደንበኛችን እየጻፉ ነው።
አዎ አዎ፣ ሁለተኛውን ደብሊው ደብሊው ዶት ኢንዲድ
እሺ W W dot Indeed dot com
dot com አዎ
እሺ እ ሌላውን ነግረውታል አይደል?
አዎ አዎ፣ W W link EDIN እና com SA አዎ አዎ ደንበኛችን እሺ እሺ፣ ይሄ ብቻ ነው አይደል?
አዎ አዎ ደንበኛችን ሌላ ጥያቄ ወደ አለ?
አውሮ ወደ አውሮፓም እንትን ትላላችሁ እንዴ?
አዎ አዎ ደንበኛችን
እሺ በቃ እሱን በቃ ሌላ ጊዜ ወይ እንትን ልበል፣ አሁን ካርድ ስለሌለኝ።
እሺ ደንበኛችን እሺ እሺ ወደ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።
እሺ እሺ፣ አመሰግናለሁ እኔ